ትፈልጋለህ? hello ቤት ቤት
ቤተልሔም ትኖራለች?
ቤተልሔም ትኖራለች። አዎ
አየሽ አይደለም አይቀደም ብላኝ ነው። በእናትህ እንዴት አደረገችልኝ? እስኪ ያገናኝ ምንድን ነበረ ምንድን ነበር
እ ምንድን ነበረ?
የ system ችግር ነበረ እሺ እሺ
እ
agent ነህ? ይቅርታ
ምን አልከኝ?
agent ነህ?
አይደለም እስ- እሷን አገናኝ። እሷ ቅድም ቤተልሔምን በላ አገናኘኝ አለች።
እሺ
ሄሎ ሄሎ ቤተልሔም ወይ ወይ የቅድሙ ልጅ ነኝ በኃይሉ
እ በኃይሉ
የቅድሙ ልጅ ነኝ። ቴሌግራም ላይ ላኩልሽ እኮ ትናንትና።
በኃይሉ በኃይሉ ነህ
አዎ።
በኃይሉ ነህ ዘጠኝ መቶ ብር ዘጠኝ መቶ ብር
Best Bet ቁጥር ዜሮ ዘጠኝ ሀምሳ ስድስት የሚል ነው ሀምሳ ስድስት ዜሮ ሶስት ሰላሳ አምስት አርባ ሶስት እሱም ነው ደግሞ ሰማንያ ስድስትም አለ ዘጠና ሰባ ሀያ ስምንት ዘጠና ሰባት ዜሮ ሰባት ዘጠኝ መቶ ብር አይደለም አዎ እሺ አንተ ይኸውልህ paid ብሎ ስታ- status ኡ paid ስለሚል ማለት ነው ለማናጀራችን ልኬለታለሁ አ- እንትን manually እንዲያስገባልክ እሺ
ነው አዎ ለዛ ነው ትንሽ ጊዜ ወሰደብክ ለዛ ነው እሺ ልኬልሃለሁ እሺ ማታ ያስገባልህ አመሰግንሻለሁ ትንሽ ጠብቀው እሺ thank you እሺ አባቴ እሺ